ኃይሎ ጤና ይስጥልን።
ሄሎ አብሮ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን። ዶንት ኪዩ ነው የምንወዳውት።
አ- አዲሱ ማን እንደ ሀገር ስታንዳፕ ኮሜዲ ለመስ- ለመሳተፍ ለመታደም ነው።
ኦኬ እሺ
እ።
እሺ። እኔ ምን ስንት ነው? ኦኬ አራት መቶ ብር እና አንድ ሺህ ብር
ምን?
ቪአይፒ አንድ ሺህ ብር ነው። ኖርማል አራት መቶ ብር ኦኬ ማንም ታዋርድ እሺ። እና እንዴት ነው ማስገባው? መጋቢት ሰባት ነው።
መጋቢት ሰባት ነው። እዛም መክፈል ትችላለህ። እዚህም link ልንልክልህ እንችላለን።
እሺ በቃ እሺ።
ምንድን ነው ግን ብ- ልዩነት እዚህ normal ኡ?
ያው ቦታ ቀድሞ ለማስያዝ የፊት ለፊት ቦታ ለመያዝ ነው VIP።
እሺ እሺ፣ አመሰግናለሁ።